ሰላም ነው።
ምን ለዛውት
የሆነ ሁለት ሺህ ሁለት ሲልቨር ከለር አይቼ ነበር። ኦሮ አስር ሺህ ቤት ምን ዶልፊን በቫን ሁለት ሺህ ሁለት
እኮ በሰማያዊ አለን ቫን ዲፎርዲ በሲልቨር ሂል የሆነ አይቼ ነበር። አሁን በሽቷል በሲልቨር አሁን ላይቭ ላይ
አይደለም፣ በእንትን ነው ያየሁት። በኖርማል ውስጥ ላይ ገብቼ ነው ያየሁት።
አይ በእንደዛ አሁን ላይ የለንም።
እሺ፣ በምን አይነት ነው ያለች? በሰማያዊ
አ ስንት ሞዴል?
በሰማያዊ አለን በቫን ስንት ሞዴል?
ሁለት ሺህ ሁለት
ስንት ይባላል? ዋጋ ረዥም ነው አጭሩ?
አንድ ቆይ ሊሎት በደንብ እሺ
ሁለት ሁለት ነጥብ ሰባት አባት ሁለት ነጥብ ሰባት አዎ ሁለት ሚሊዮን ሰባት መቶ ሺህ ብር እሺ